Hello. ሄሎ ሄሎ፣ አይሰማም?
ኧረ እኔ ይሰማኛል።
ኧረ እኛ አይሰማንም። እየተቆራረጠ እኮ ነው። አርባ ዘጠኝ ሰላሳ አርባ ዘጠኝ ሰላሳ ምን ሆነብህ?
ከዛ ከጃፍሮስ ነው የሚነሳው። እኔ ቡሌ ድረስ አርባ ዘጠኝ ሰላሳ እስኪ order ነምበሩን እየው፣
ምን አልሽኝ?
order ነምበሩን እየው።
አዎ ሰባ አራት አርባ ዘጠኝ ሰላሳ
አርባ ዘጠኝ ሰ አዎ
እሺ ሰባ ምናምን ቤት ነው ያለ ነው ብዬ ነው። ሀፍቶ እሺ ምን ሆኖብህ ነው?
አዎ እኔም እኮ አይቼ ከትናንት ማታ order ሬ
እኮ ይሄ እኮ ከስ- የትናንትና order ነው የዛሬ አይደለም።
አዎ ብቻ ገባብኝ፣ አስወጥብኝ።
አሁን ዛሬ ነው ይገባልህ።
አዎ አሁን order መጥቷል ምናምን ሲለኝ እኔ ደግሞ accept ብዬ እሺ እሺ ሀፍቶ ብዬ ዝጋው እስኪ ጠይቃቸዋለሁ።
እሺ ወይ መስመር ላይ እስኪ ልጠብቅ።
አ፣ መስመር ላይ ከሆንክማ ሌላ ስልክ ትይዝብኛለህ ሀፍቶ። እጠይቃቸዋለሁ።
እሺ እሺ መሲ እሺ